ሹፌር እንዴት ነው እባክዎ የምወስደው?
ጤና ይስጥልኝ። አሁን ደውዬልሽ ነበር።
እሺ በቴሌግራም እና ነገር በቴሌግራም በዚህኛው ቁጥር ነው የላኩልኝ ዜሮ ዘጠኝ ስልሳ አንድ የሚል የተቆራረጠ ነው ደንበኛችን። ምን አሉ?
ትናንትና ሳሳልፍ መቶ ሀምሳ ብር ወደ እናንተ አልገባልኝም ከቴሌ ብር ማለት ነው።
እሺ አሁን screenshot ላኩልን ብለን ነበር ልከውልናል።
Screenshot ትናንትና ልክ ያለው በዚህ ቁጥር ነው በቴሌግራም የላኩት። ቴሌግራም እኔ ስለማልጠቀም በዜሮ ዘጠኝ ስልሳ አንድ
ዜሮ ዘጠኝ
ስልሳ አንድ ስልሳ አንድ ሰማንያ ስድስት እሺ
ሀምሳ ዘጠኝ ሰላሳ ስድስት
ሀምሳ ዘጠኝ ሰላሳ ስድስት አዎ ስሜንም ሁሉ ነገር ሙሉም ጽፌዋለሁ እዛ
እሺ አንዴ መስመር ላይ ትንሽ ይጠብቁ።
እሺ
እሺ አግኝተናል ደንበኛችን።
እሺ
ለሚመለከተው አካል ደግሜ ያስተላልፍሎታል። በተቻለ መጠን በፍጥነት ለመስራት እንሞክራለን።
አዎ እሺ አስተባብሪኝ እንሂድ።
እሺ ለምን ደንበኛ ይጠፋል እኮ እ እሺ ይስተካከልሎታል። ትንሽ በትዕግስት ይጠብቁ።
እሺ እሺ መልካም ምሽት ይሆንልዎት።
እሺ